Hello ጤና ይስጥልን እንደምን ቆያችሁ?
ማን እንደ ሀገር stand-up comedy ትኬት ለመቁረጥ ነው።
እሺ ስሞትን ይመዝገቡና ትኬትን የሚቆርጡ ነገ ከአራት ሰዓት እስከ አስር ሰዓት CMC association economics ህንፃ ላይ ያገኙናል።
OK እሺ። የሁለ- ለሁለት ሰው ነው የምፈልገው። ለሁለት ሰው መመዝገብ።
እሺ ወረፋ የሚይዙት አሁን ነው። እባክዎት ስሞትን ይንገሩኝ።
እሺ የኔ ማህደር አበበ።
እም፣ እባክዎት አንዴ መስመር ላይ ይጠብቁኝ።
እሺ ችግር የለም።
ማህደር አበበ
እ፣ ስልክ ቁጥር
ዜሮ ዘጠኝ
ዜሮ ዘጠኝ አስራ ስምንት አስራ ስምንት ዜሮ ሶስት ዜሮ ሶስት ሀያ አንድ ሰባ ሁለት ሀያ አንድ ሰባ ሁለት አዎ ብዛት ሁለት ነው ያሉኝ አዎ ሁለት ከእርስ- ከእርስዎ ጋር አዎ እኔ እሺ ስለ ደወሉ እናመሰግናለን። ነገ ለበለጠ መረጃ ትኬቱን ከአራት ሰዓት እስከ አስር ሰዓት CMC ሚካኤል economics association ህንፃ ላይ ያገኛሉ። ከዚያ ላይ ይገዛሉ። ወንበር ይዘንልዎታል። ስለ ደወሉ እናመሰግናለን። መልካም ምሽት ይሁንልዎት።
እሺ thank you ቻው ደህና እሺ ቻው።
እሺ